ሰላሳ ናቸው። እንትን ነበረ አካውንቱ ላይ ብር አልገባ አየር ላይ ብር ቀረ። ደረኝም ቴሌግራም ላይ ኢንስታግራም ላይ ላኩላችሁ። ምንም ወጪ አድርገው ነው ገቢ ነው
ገ አርጌ ከቴሌ ብር ደረሰኙን ቆረጠብኝ። እንተጋግም ድረሱን አላጋግትም ብሩን አላመጣልኝ።
እሺ ስልክ ቁጥር እዛ ቁጥር ይደውሉልና በዛ ቁጥር በምን?
ቴሌግራም ላይ ይልኩልን ይኸው በዚህ በዚህ ይሄን ከፈተው ይሄ ራሱ ነው።
እኮ ስልክ ልስጦትና ሪስ ደረሰኙን ቴሌግራም ላይ ይልኩልናል
እኮ መጥሽ ዜሮ ዘጠኝ ስልክ